ናስቲ ከምትባክምልቀው እንዴት አደርሽ? ሰላም ነው አለና አለን አለን። ከኤክሳይዝ ነው የምደውልልሽ። ኤክስፖርት
ከምን ሄሎ፣ ኤክስፖርት ኤክስኔት።
ኦኬ ከቶ ኤክስፖርት አሃ፣ እንዴት ነሽ? ሰላም ነው
አለና አለን አለን። ብዙ ትራንዛክሽን ልከን ነበር ዊድሮ አዘው እ፣ ግን እንትን እያላችሁልን አይደለም፣ እያስተካከላችሁልን አይደለም። አልፎ አልፎ ነው ያስተካከላችሁልን ያለው። customer በጣም እኛን እየረበሽ ነበር። አንዳንዶቹ ስማቸው ሳፋሪኮም ነው።
እሺ
እና እንዴት ነው የምታደርጉልን? በጣም ቆየብን ብዬ ነው የደወልኩልሽ። ቴሌግራም ላይ reply እያደረግን በጣም ጊዜ ጠይቄ ነበር እና ምላሽ አላገኘንም እስካሁን ድረስ።
እ፣ ማለት ከቱ ከሳፋሪኮም ነው የተመዘገቡት?
no ኤክስፖርት ነው ይሄ፣ betting site ነው። በርታላ ቦክሽን የሚሰለኝ በእናንተ አሪፍ ፔ የሚል እኛ ጋር አለ፣ website ኣችን ላይ አሪፍ ፔ አለ። withdraw እንትን ላይ አዎ፣ ማለት አለ።
ነው። እዛ already አዎ፣ አለ።
withdraw ሲያዙ ሲሟቸው ሳፋሪኮም የነበሩ እና አንዳንዶች ደግሞ processing ብሎ የቆየባቸው አለ። እኛ reverse ወደ account ኣቸው አዎ።
reverse ለማድረግ እናንተ notification ሴደኛ መላክ አለባቸው። ግን በጣም ብዙ transaction ኦች እኛ ከ- አላካቸው
ከ betting site ወደ ቴሌብር ብቻ ነው withdraw ማድረግ የሚቻል አይደል? በእኛ አዎ አዎ፣ ግን ምርጫ የለውም። አሁን ምን አለ መሰለሽ ሌሎቹም ላይም ሳፋሪኮም ማይሰሩ አሉ፣ ግን ቴሌብር ብሎ ምርጫ አለ ቢያንስ። አሁን የእናንተ ምንድነው ችግሩ? already ብሩን ከቆረጠ በኋላ ነው ቴሌብር ሊያውቁ የሚችሉት እንጂ ቴሌብር እንደሚሰራ ምርጫ የለውም መጀመሪያ ላይ። ብዙዎቹ ለመሞከር ብሩን ቆር ከሞ- ከሞሉት በኋላ ምን እንዳለ ለማየት ሲሞክሩ already ብሩን ቆርጦባቸው ነው የሚያገኙት እና እሱ ደግሞ አንዴ በ- መስመር ላይ ጠብቁኝ፣ okay፣ እሺ፣ መስመር ላይ ጠብቁኝ።
እሺ፣ እሺ።